የአይሲ የእናንተን አይዲውን መስሎኝ ጤና ይስጥልን ቪዛ ኢትዮጵያ የደንኛ ባንኩ ትመለዳ እ እንትን የድራፍት ማሽን ተበላሽቶብኝ ነበር ማ
እሺ ቪዛ ሄዱትን እንገሩኝና ልመዝገብሎት እሺ የእንትኑ ፒን ነምበሩን ነው የፈለግሽው?
አዎ ቲን ነበር እሺ ልንገርሽ። እ ሁለት ዜሮ ሁለት ዜሮ ሀያ
ሀያ አስር ሰላሳ ሶስት ሰላሳ ዘጠኝ አስር ሰላሳ ሰላሳ ሶስት ሰላሳ ዘጠኝ
እባክዎትን መስመር ላይ ይጠብቋል።
እሺ
ይህ ቦታ አስራ ሁለት አስር ወረዳ ነው።
አ ቂርቆስ ወረ- ወረዳ አስር አስራ ሶስት
እሺ አግኝቼዋለሁ ደንበኛችን። ሙሉ ስሞትን ይንገሩ።
ስዩም ይኩን አምላክ ይባላል።
ማናለች?
ስዩም ይኩን አምላክ
እሺ የደወሉት ስልክ ልመዝገብ ወይስ ሌላ የሚሰጡኝ ቁጥር በዚሁ ይኖራል?
ደውል የኔ ደውል ያዥዎት
ደንበኛችን ብልሽቱ ምንድን ነው? ምን አይነት ምልክት ነው የሚያሳየው?
እንትን እ፣ እንትን ሲሰካ ኮኮኮኮኮኮኮ እያለ ይጮሃል። ሞተር ነገር አለች አለች የምታሽከረክረው እሷ በጣም ትጮሃለች።
ድምፅ አለው።
አዎ በጣም ድምፅ አለ። አዲስ ነው የተገጠመለት ግን በጣም ድምፅ አለ።
draft machine ኡ ነው አይደለም?
አ አ የ draft machine
መዝግቤ ወደ ጥገና ክፍል አስተላልፌ ይሉታለሁ። የጥገና ባለሙያዎች በአንድ ሰዓት ውስጥ መጥተው የጥገና አገልግሎት ይሰጡታል።
እግዚአብሔር ይስጥልኝ፣ አመሰግናለሁ።
ሌላ የምረዳዎት ነገር አለ? ደንበኛችን ምንም የለም የለም። እግዚአብሔር ያክብረሽ።
ስለደወሉ እናመሰግናለን። አገልግሎት የላለዎትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ አስቀምጡልን። መልካም ቀን ይሆንልዎ።
አሜን ለሁላችሁ